ሄሎ ጤና ይስጥልኝ። ዋሽንግተን ሜዲካል ሴንተር ምድር ዶት አዎ ይስጥልኝ። እንትን ስንት ነበረ ማለት ኤምአር ለማሰራት ነበረ ወደ እናንተ?
ምን የማራይ ነበር የፈለጉት?
ብሬን ማለት ብሬን የማራይ ነው።
አዎ እሺ ሁለት ሺህ አምስት መቶ
እም፣ እስካነ እንትን ነው ከአምቡላንስ ነው ወይ?
አንዴ መስመር ላይ ጠብቁኝ። ቼክ ቼክ ላርግልዎት። አንዴ ዊዝ ኮንትራስት ነው ወይስ እሺ።
ዊዛውት?
አይ ማለት መድኃኒት አለው ወይስ ያለ መድኃኒት ነው የታዘዘልዎት? with እና without የሚል አለው።
አይ ያለ መድኃኒት ነው።
ያለ መድኃኒት ብሬን አዎ ለማሰራት ብቻና ማለት ከእናንተ ነው service አምቡላንስ አዎ፣ ከእኛ ነው service ኡ። አዎ ከእኛ ነው፣ በነፃ ነው።
ከና አምቡላንስ።
ከነ service ነው 2500 አዎ፣ ቆይ ቆይ አንዴ ሄሎ ሄሎ አምስት ሺህ ሶስት መቶ ብር ነው። ይቅርታ
ነው እንዴ?
አዎ
እም፣ እስከነ አምቡላንስ ማለት ነው።
አዎ፣ እስከነ አምቡላንስ።
እም፣ እሺ እሺ ያልኳት እሺ እንላክልዎት ወይስ